Hello ጤና ይስጥልን ብስት ቤት ራዴት ነኝ።
ሰላም ነው ሙዬ?
አለን እንዴት ነህ?
አይ የሆነ game እየተጫወትኩኝ እሺ online special game የሚለው እሺ ሁለት- የሆነ ቦነስ ነበረኝ እዛ ላይ የሆነ ቆመና እሺ
ID ምናምን ይለ- refresh በለው ይለኛል ብለው ምናምን እምቢ አለኝ።
maybe connection እስ ወይ የሚለውን ቴሌግራም ላይ ትልክልናለ።
ID ምናምን ብለው የሆነ እንትን ይላል የሆነ ቁጥር ምናምን አለው እንትን ነው የሚለው እኮ እ፣ ትልክልናለ refresh try again ምናምን ይላል። እንደገና ደግሞ support contact support ይለዋል የእናንተ ID እንትን ይለዋል ይለኛል።
እኮ እስቲ እንትን ትለዋለ ምን እ፣ እምቢ- የሚልህን ትልክልናለ ቴሌግራም ላይ
ልክልሻለሁ እሺ።
በዚሁ በእንትናችሁ ነው
ምን አልከኝ?
በዚህ በቁጥራችሁ ነው ወይስ አዎ አዎ እሺ